ጤና ይስጥልኝ። ሁሉ ስፖርት ነው። በምን ልርዳዎት
ጤና ይስጥልኝ። register ማድረግ account ፈልጌ verification hello፣ ሁሉ ስፖርት ነው። በምን ልርዳዎት
verification እምቢ አለኝ። register ማድረግ ፈልጌ account መክፈት ፈልጌ
ከቴሌ ብር ከቴሌ ስለሆነ የሚላክለት በትዕግስት ይጠብቁ። ኔትወርኮትን አስተካክለው።
ከቴሌ ነው እንዴ?
አዎ verification code ከቴሌ ነው የሚላከው። በትዕግስት ይጠብቁ።
okay። አሁን system ቀይረው ነው
ድሮም እንደዛ ነው። ከቴሌ ነው OTP ከቴሌ ነው የሚላከው።
ነው አይደል? እሺ፣ እሺ።